ሄሎ ሄሎ አቤት ጤና ይስጥልኝ።
ጤና ይስጥልኝ ልደቱ ጋራጅ ነው?
አዎ
እሺ ከስፔሪክስ አውቶ ነበር ምደውለው
እሺ እና የስፔሪክስ አውቶ የተለያዩ የ spare part ኦችን ለተጠቃሚዎች በመፈለግ እና የ delivery አገልግሎቶችን በመስጠት ላይ ይገኛል እና ከእናንተ ጋር በመተባበር መስራት የምንችልባቸው ሁኔታዎች ካሉ ለማወቅ እና ምናልባት ደግሞ ፈቃደኛ ከሆኑ እ ምን አይነት እቃ ነው ለተንባካ- ያላችሁ ምን አሉኝ?
እቃው ምንድን ነው መብራት ምናምን ነው ወይስ መካኒክ እቃ አይ የተለያዩ እቃዎችን አሁን እንደዚህ የሚጠፉ እቃዎች አሉ አይደለ? የማይገኙ እነሱን አዎ።
ፈል- ፈልገን deliver እናደርጋለን አሀ
እ እሺ እና እና ፈቃደኛ ከሆኑ ደግሞ በአካል መተን መነጋገር የምንችልበት ሁኔታ ካለ እሱን ለማወቅ ነበር የደወልኩት።
ጋራዡ ቦሌ ድልድይ ጋር ነው ይሄ ወደ አዲሱ መንገድ ወደ ገርጂ የሚወስደው okay ኤርፖርቱ አጥር ማለት ነው እሺ any time መምጣት እንችላለን።
አዎ ሌላ ቁጥር ልንገርሽና እሺ እሺ ዜሮ ዘጠኝ አስራ ሁለት እሺ ዘጠና ስድስት እሺ ሀያ ሰላሳ ስድስት እሺ ሀያ ሰላሳ ልደቱ ስድስት አዎ አናግሪ በዚህ ቁጥር እሺ እሺ እሺ እሺ አመሰግናለሁ። መልካም እሺ እሺ